hello hello
hello hello ሰላም ነው?
ሰላም አለ።
አለን አለን። ቤት ቤት ነው።
okay deposit አድርጌ ማታ ላይ አልገባልኝም። ቀን ደግሞ ሪፖርት አድርጌላችሁ ነበር ወደ ቻፓ ምናምን ብለሽኝ ነበር።
አዎ ለቻፓ ተልኳል እኮ። እስኪ ስልክህን ንገረኝ።
ዜሮ ዘጠኝ አርባ ስድስት አርባ ስድስት ሀምሳ ስድስት እህ
ስልሳ ስድስት
ስልሳ ስድስት አርባ ስምንት አርባ ስምንት አዎ
የቤት ቤት ቁጥርህ ነው ይሄ?
አዎ እስኪ የቴሌግራሙን ንገረኝ።
እኮ የቴሌግራሙም ይሄ ነው።
ይሄ ነው?
ሀምሳ ስድስት ስልሳ ስድስት አዎ ዜሮ ዘጠኝ አርባ ስድስት ሀምሳ ስድስት ስልሳ ስድስት አርባ አርባ ስምንት ስምንት አዎ።
ስላልመጣልኝ ያው ተልኮላቸዋል እኮ እነሱ response ስላላደረጉ ነው
ስም ነው እ ልከንላቸዋል እኛ
እንኳን
እ
ደውለን ጠይቀን ስላላችሁኝ ነው።
ምን አልከኝ?
ደውለን ጠይቀን ብሎኝ ነበር ቅድም።
okay እሺ እሺ ድጋሚ ልላክላቸው እሺ እሺ ኧረ እሺ ይቅርታ እሺ የዛሬ game ኦች አለፉ።
እሺ ይቅርታ በጣም